አቤት ሄሎ
ለወጡ ዱቄት ለመጠቀም ነበር።
እሺ ይቻላል። የስንት ዓመት ልጅ ነው?
አምስት ዓመት
እሺ ሙሉ ስሙና የቤተሰቦቹ ስልክ ቁጥር አለው?
አዎ
ምንኖት ነው ዘርፉ
እ ምንሽ ነው ህፃኑ ለአንቺ ሴት ነው ወንድ ነው?
ሴት ነች።
እሺ ምንሽ ነው?
በ- በጸሎት መልሰው
እሺ እሺ እ ቤተሰብሽ ነች ወይስ ጎረቤት ነች ወይስ በሰፈር ነው የምታውቂያት? በቃ hello አይሰማም?